Hello?
Bueno, Denetlemeyle serbest pelerin.
ማስቆም ፈልጋለሁ። ቴሌቪ
እሺ፣ መስመር ላይ ጠብቁኝና አቋርጥልዎታለሁ።
እሺ
ደንበኝነቱ ተቋርጦልዎታል። እሺ
እሺ፣ በቃ እሺ እሺ።
እሺ